እኔ ሰላም እባላለሁ። አዎ
ሰላም እንደምን ነሽ?
እግዚአብሔር ይመስገን።
ሞግዚት አላችሁ እንዴ?
እሺ እ፣ አሁን ሙሉ መረጃ ያበሉትና እ፣
በአቅራቢያዎች ባለሙያ ካለ እ፣ መልሰን ደውለን የምናሳውቆት ይሆናል።
እሺ ሰላም ሳይሆን ቋሚ ነው የምፈልገው።
Okay ቋሚ የለንም። እዛው እ፣ ትኖር ሳይሆን ተመላላሽ ባለሙያ ነው ያለን።
እ፣ እንትን ሰው አይነት
ይቅርታ ምን አለ?
አይነት እ፣ ቅርጽ ማግኘት አልቻሉ።
ሄሎ።
ኢንፎርሜሽን ኖሮሽ ይሆን?
እ፣ አይ ሌላ ማውቀው እንትን የለም።
እሺ እሺ መልካም ቀን ልጆች።